ቤት ወይስ እንዴት ነው የምንረዳው?
በአንድ ወድቄ ነበረ ቤኪንግ
እሺ ካሸር ነገረኝ።
ካሸር ኮድ አዎ
ዘጠና ሶስት ዘጠና ሶስት
ሰማንያ ሰማንያ
አርባ ስምንት ዘጠኝ አርባ ስምንት ዘጠኝ
እሺ ቦነስ ለቆላል። እሺ
ስንት ነው ቦነሱ?
እ አንድ ሺህ ሁለት መቶ ብር ማነው?
እ?
መቶ ሀያ ብር መቶ ሀያ ብር
እሺ